hello ጤና ይስጥልኝ
ሰላም።
ራሄል ነኝ ከ bet bet ነው የምደውልላችሁ።
እሺ እ የሆነ transaction ልኬላችሁ ነበረ ቴሌግራም ላይ
እ የትኛው transaction?
የናስር አህመድ የሚለው ሶስት ሺ ሁለት መቶ ብር እ የእኛ dashboard ላይ balance ነው የሚለው እና customerኡ ደግሞ አልተቀበልኩም እያለ ነው check አድርጉልኝ ብዬ ልኬላችሁ ነበረ እና ገብቶለታል ብላችሁ ነበረ መጨረሻ የላክሽውን
እ ሳይሆን ወደ ላይ
ናስር የሚል search ሶስት ሺ ሁለት መቶ ሶስት ሺ ሁለት መቶ ነው ናስር አህመድ የሚል
አንዴ እሺ ችግር የለውም ምላሽ ሰጥታችሁኛል successfully credited የሚል
ይቅርታ ትንሽ ጠብቅኝ እየፈለኩት ነው።
እሺ እሺ ምንም ችግር የለውም
ጀማል ናስር ነው ወይስ ናስር ብቻ?
ናስር ጀማል ናስር አህመድ sorry ናስር አህመድ ሀያ ሶስት ዜሮ ስድስት ነው የ አዎ አዎ አዎ አዎ መጨረሻው ማለት ነው።
አዎ እሱ transaction ማለት ነው personally ም text እያደረገ ነበር አልገባም እያለ
አዎ እና bet bet ላይ ነው ያለው fault ኡ ምናምን ብለውኛል እናንተ አስተካክሉልኝ ብሎ በጣም እየደወለ ነው ለዛ ነው እሺ የደወልኩት አይ ገብቷል። ቴሌ ብርጋቼ ካረግ ነበር ያልኩት።
እህ እ እስኪ በቃ ወደ ደውለሽ ልታስረጂው ትችያለሽ
እ እንትን ላድርግ ለ- ወደ ፋይናንስ ላከውና እሺ ዝም ብዬ እንደገና ቼክ ላስደርግለት።
እሺ በቃ ቼክ አስደርጊላትና ምላሹን አሳውቂው እባክሽን እሺ እሺ አመሰግናለሁ እሺ